ገበያ hello hello
አባይ ቲቪ ላይ መልስ ለመመለስ ነበር።
okay ስልሳ ሁለት ሀምሳ አንድ ላይ የጥያቄዎቹን መልሶች order ሚኒ ማዘዝ ትችላለሽ።
እሺ እንዴት ነው አሁን አሁን መመለስ እችላለሁ?
ስልሳ ሁለት ሀምሳ አንድ ላይ የጥያቄ ብለሽ ያሰብሽውን ምላሽ text
አዎ ስልሳ ሁለት ሀምሳ ሁለት ላይ ምን ብዬ ስልሳ ሁለት ሀምሳ አንድ ላይ ስልሳ ሁለት ሀምሳ አንድ አዎ ስልሳ ሁለት ሀምሳ አንድ እሺ
ጥያቄውን መልስ ነው ብለሽ የምታስቢውን አዎ ወይ text ነው የማደርገው ስራ የምታደርጊው የሚገባ spelling የለም
የሚገባ spelling የለም። የጥያቄ መልስ ነው ብለሽ ያሰብሽውን ምላሽ ብቻ ማዘዝ ነው የሚጠበቅብሽ።
እሺ እማዬ እሺ እናመሰግናለን።